ሄሎ ሄሎ ሰላም ጤና ይስጥልን ብስራት አቤት አቤት ይስጥልኝ።
ከ WePlus ነበር ምደውለው የእኛን application አውርደህ ነበር አዎ አውርጃለሁ።
እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ለተጠቃሚነት እሺ ግን የተመዘገብከው አሽከርካሪዎቻችን የሚመዘገቡበት ላይ ነው እና okay
WePlus Solution User የምትላለች ተጠቃሚዎች የሚሞሏት ማለት ነው እሺ normally ስም ኢሜል ምናምን ብቻ ነው የምትጠይቀው ከዛ ስትገባ የምንሰጣቸውን አገልግሎቶች ሶስት መቶ ሀምሳዎቹን game ኦች እንዲሁም አሸናፊ የምታደርጓን የ referral code ታገኛለክ
እሺ ስለዚህ እንደገና ስለዚህ- ልክፈተው ማለት ነው በእንትን አዎ በ user?
አዎ WePlus Solution User የምትለዋል
እሺ እሺ መልካም ቀን ይሆንልክ አመሰግናለሁ እሺ አመሰግናለሁ።